ሄሎ
አቤት አቤት
አቤት ምን ልርዳት?
እንትን ነበር ወደ ሰላሌ ስፖርት ወደ ይቅርታ ድምፆት ርቋል። ምን አሉኝ? ሄሎ
ይሰማል ይሰማል። ሄሎ ሄሎ
እንትን ከላለ ስፖርት ወደ ቻፓ ብር አዘዋወር ነበር ማለት ነው።
ወጪ ነው ያደረጉት?
አዎ አይደለም፣ አይ ወደ እንትን ወደ ላለ ስፖርት ነው እንትን ያደረግነው ወጪ።
በቻፓ በኩል ነው።
አዎ በቻፓ ነው ያደረግነው። አራት እሺ መቶ ብር ማለት ሲያስ- እያስገቡ ከሆነ transaction message ቴሌግራም ላይ ላኩልኝና ነው። ምን አሳውቆታል።
ያስገባንበት አዎ ስልክ ቁጥር አይ፣ ልስጦት።
በዚህ ስልክ ነው ዘጠኝ አውጥተን ስልሳ የምናደርገው?
አይ ይሄ ይሄ ስልክ ነው።
ቴሌግራም ስለሌለው ቴሌግራም ያለውን ስልክ ቁጥር ልንገሩት።
እሺ ስልክ ያዝ።
ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት
አስራ ሁለት
ነው ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አዎ እሺ እናመሰግናለን።